ሳጣው ወትሮም አልቀረሁም የነገን ግን ዛሬ ሳላውቅ አልደግመውም ቆሞ መመለሱ ከበረሽ ዳርቻ መውደዴን አባሰው ምኞቴ ባይም ብቻ እስከ መቼ ከመቼ ሳልነግርሽ ቁርጡን ሳላቅ መመልሱን ከራስሽ እስከ መቼ ከውጭ ከደጅሽ ይብቃኝ ነገ ወይ ልግባ ከቤትሽ ትናንትና መጣው ወትሮም አልቀረሁም የነገን ግን ዛሬ ሳላውቅ አልደግመውም ቆሞ መመለሱ ከበርሽ ዳርቻ መውደዴን አባሰው ምኞቴ ባይም ብቻ እስከ መቼ ከውጭ ሳልነግርሽ ቁርጡን ሳላቅ ወይ መልሱን ከራስሽ እስከ መቼ ከውጭ ከደጅሽ ይብቃኝ ነገር ወይ ልግባ ከቤትሽ በርቶ ያልበራ ተስፋ ጨክኖ ያልጠፋ ድንግዝ እያረገኝ ከፋ ልክ አለፈና አይቶሽ መደሰት ሐዘን ሆነ ብቀየት ወሰንኩኝ ዛሬ በቃ ያን በርሽን ላንኳኳ ከሩቅ ብፈራውም እንኳን ቀላል ነው ላንቺ አይሆንም ክፉ ያው በእጅሽ ነው ጎልፎ አሃሊሉን ፈራኦና ኮስታራ አሃ ወበታይ ኖሮ ስታውቀኝ ድሮ አሃ ወዳኝ በነበር እሷ በሚስጥር አሃ ልክ እንደ ሳልፋት ባነገስኳት ሁለት ጊዜ ትናንትና መጣው ወቶም አልቀረሁም የነገን ግን ዛሬ ሳላውቅ አልደግመውም ቆሞ መመለሱ ከበርሽ ዳርቻ መውደዴን አባሰው ምኞቴ ባይም ብቻ እስከ መቼ ከውጭ ሳልነግርሽ ቁርጡን ሳላቅ ወይ መልሱን ከራስሽ እስከ መቼ ከውጭ ከደጅሽ ይብቃኝ ነገር ወይ ልግባ ከቤትሽ አይኔ ስላየሽ አንቺን አልል በግዱ ልጅኝ ጊዜ ካልሽም ልትረጅኝ ካሻሽ ልመጣ ካላሻሽ ቅር በግማሽ አይሆን ፍቅር እኔ እስከሩቅ ከውጪ በአይኔ ወደድኩሽ እንጂ ውስጡ አዲስ ነው ለኔ የሚያምሽ አንድ እውቀት አለኝ የለሽም ኪዳን እንዳልሹ በይና ልዳን አሃኒዩን ፈራ ሆና ኮስተራ አሃ ወደታኝ ኖሮ ስታውቀኝ ድሮ አሃ ወዳኝ በነበር እሷ በሚስጥር አሃ ልክ እንደ ሳልኳት ባነገስኳት አሃ ይሁን ፈራ ሆና ኮስተራ አሃ ወደታኝ ኖሮ ስታውቀኝ ድሮ አሃ ወዳኝ በነበር እሷ በሚስጥር አሃ ልክ እንደ ሳልኳት ባነገስኳት